ሄሎ ሄሎ፣ ጤና ይስጥልኝ።
አብ አብሮ ይስጥልኝ።
ከ ChipChip ነበር የምደውልዎት።
እሺ አንድ ጥያቄዎችን ጠይቆት ነበረ።
እሺ እ ChipChip ላይ ያለዎት ልምድ አጠቃላይ ስለ update ነው።
እህ ChipChip ላይ ያለዎት ልምድ
ማለት አጠቃቀሙ አጠቃላይ፣ አዎ፣ ስለ app ኡ አጠቃቀም ኧረ እሱ አሪፍ ነው።
ቆንጆ ነው።
አ እሺ፣ customer service አችን እንዴት ያዩታል?
customer service አሪፍ ነው። ኧረ ተመችቶናል።
እሺ፣ app ኡ ሲጠቀሙ ቀሎታል?
application ዋ ቀሎታል?
አዎ።
OK፣ እሺ። እስካሁን order አድርገው ከየተቀበሉት order ኦች አሉ አይደለ?
አ በእነሱ ደስተኞች ኧረ product ወጥተዋል።
በደምብ ቆንጆ ነው።
አ እሺ platform ኡ ላይ ካዩት ውጭ ቢጨመርም ብለው የሚነግሩን product ኦች አሉ?
እ- ምግብ ነክ ነገር ውስጥ እ- ምግብ ቢጨመሩ አ ምግቦች ምን
OK። እሺ አ እሺ እሺ አጠቃላይ እ፣ order አድርገው በሰዓቱ ነው የደረሰሉት?
አ አዎ በሰዓቱ ነው።
አ
OK። እሺ ቢሻሻል ብለው የሚነግሩን ነገር አለ? አጠቃላይ
ይሻላል።
delivery ዎችን አይ የለም። ኧረ
OK። እሺ ስለዚህ አጠቃላይ የሚነግሩን feedback የለም?
አዎ አሪፍ ነው።
እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ እሺ